ሄሎ ሰላም ጤና ይስጥልኝ። እንዴት ዋልሽ?
እግዚአብሔር ይመስገን።
አለሁ እግዚአብሔር ይመስገን። ከ STEM for Kids ነበር የምደውልልሽ።
እሺ
ስልክሽን ከዚህ በፊት አስቀምጠሽልን ነበር ፌስቡክ ማስታወቂያ ላይ አይተሽ አስታወስሽው?
አዎ።
የኮምፒውተር based ስልጠና አዎ አዎ okay። ከዚህ በፊት መረጃው ነበረሽ ወይስ ያለውን ነገር ትንሽ ላብራራልሽ?
እ አዎ ነበረ የተወሰነ ይወስዱ ነበር ኮርስ እዚህ ውስጥ ምናምን። ማልድ ነው እኮ የሚማሩት እና okay። እሺ ስለዚህ ያው እዛው እንትን ትልላቸዋለች ብዬ አስባለሁ። አሁን።
ቀጥላላችሁ።
አዎ ምን ላይ ነበር እዛው ያቆሙ?
ስለሚመጡ እኔ እንጃ በእውነት አላውቅም። ግን coding ምናምን ማለት በቃ የአመቱ ኮርስ እስኪያልቅ ድረስ ይማሩ ነበር። ሄሎ ሄሎ